ሄሎ ጤና ይስጥልን ጉዳይ
አብሮ ስጥልን ይቦ እባላለሁ።
ነብዩ
ነጂቦ ነጂቦ ነጂቦ ናስር እባላለሁ።
እሺ ነጅቦ ናስር ምን ልጠውት
ተመዝግቤ ነበረ። ሰራተኛ ነኝ፣ ባለሙያ ነኝ፣ ፊኒሽንግ ሰራተኛ ነኝ።
እሺ
ስራ ካለ ይደውሉልን ብዬ ነው። ሜሴጅም እየገባልኝ አይደለም።
እ፣ አዎ እንደሚያውቁት እኛ ቀጣሪዎች አይደለንም። ቀጣሪዎች በሚመጡ ጊዜ ግን በአካባቢው የምናገኛቸውን አይነት የስራ እድሎች በሙሉ እናስተላልፋለን። ነጅቦ አሁን እርሱ አካባቢ ብዙ የስራ ጥሪ ስላልመጣ ነው። ያው እንደሚያውቁት ቀጣ- እ፣ እርሱ አካባቢ የስራ ጥሪ በዛ ስለማጣ ነው። እንደሚያውቁት ቀጣሪዎች በሰሙ ጊዜዎች መጠቀም በሚፈልጉ ጊዜ ነው የሚደውሉት እና በዛን እ።
ጊዜ ግን እርሱ አካባቢ የስራ ጥሪ በሚመጣ ጊዜ የጽሁፍ መልእክትም እንልካለን፣ እንደውላለን እንደውላለን እናሳውቆታለን።
እሺ ስራ አዲስ አበባ ውስጥ ይሁን እንጂ የትም ይሁን ስራ ካለ ችግር የለም እንሰራለን።
እሺ እናሳውቆታለን። ናጅቡ እሺ አመሰግናለሁ።
እሺ እሺ፣ መልካም ቀን